ይመስለኛል። Fera desse novo acumulador?
እንትን ሁሉ ስፖርት ላይ በሀያ ስድስት ዜሮ ሰባት ሀያ አራት
ምን አሉ እንደገኛቸው?
ሀያ ስድስት ዜሮ ሰባት በፈረንጅ ማለት ነው።
እሺ
አራት መቶ ብር ወደ ሁሉ ስፖርት አስተላልፌ ነበር።
እሺ ደንበኛችን በዚህ ቁጥር ነው ያስተላለፉት?
አርባ አምስት ቤት አይወጣለሽ አዎ እሺ ሙሉ አራት ስሞቱን መቶ ይዛሉ።
ፔንዲንግ ይዞታል። እንተትኖር ካሳ
እሺ ሙሉ ስሞቱን ይዛሉ።
እንተትኖር ካሳ ኬርጋ ማን አሉ?
እንተትኖር ካሳ ኬርጋ
እሺ ደንበኛችን መረጃውን መዝግብ ይሉታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል። ቁጥር ላስጡት።
screenshot የእንትኑን ነው አይደለ? አ- እንትን ላይ ሁሉ ስፖርት ላይ ያዘብኝ።
አዎ የቴሌ ብሩን ደረሰኝ okay ደረሰኝ ሁን። እሺ ደረሰኝ ዘጠና ሁለት
እሺ
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ እሺ ከስር ስልኮትና ስሞቱን ያስቀምጡልን። ሌላ የመረዱት ነገር አለ?
የለም በደቡብ እናመሰግናለን። አገልግሎት ላይ ሰናት ሰባት ሴት ከሚሰሙት ድምጽ ዋላ ያስቀምጡልን። መልካም ቀን ይሁንላችሁ።